ካሳሁን ጋር ልደውል።
ሄሎ ሄሎ
Hello፣ ጠብታ አቤት።
ደወሉ።
አዎ ጠብታ ነው የደወልኩት። እዚህ እንትን ነኝ ያለሁት ማን ነው ይሄ ኮሪያ ሆስፒታል።
እሺ ከሱ ወደ ቦሌ ቡልቡላ ነው የምንሄደው።
ወደ ቤት ነው።
አዎ ወደ ቤት ምን ነበረ ህመማቸው?
እ? እ? አይ እንትን ነው ይሄም እ?
ህመማቸው ምንድን ነው የታመሙት?
ትንሽ እንደማፈን ምናምን ብለው ነው እንትን አለባት። ማን ነው ይሄ ማን ነው ኦክሲጂን ምናምን አላት።
ስንት ሊትር ኦክስ- ኦክሲጅን ነው የሚጠቀሙት?
ስምንት ነው አሁን እየወረደ ነው ያለው፣ ግን ስምንት ነው ስምንት ሊትር የሚጠቀሙ ከሆነ የጤና ባለሙያ አገናኙ።
እ? እ?
የጤና ባለሙያ አገናኙ።
እንትኑ ነው እኮ ዋናው ይሄ ጭምብሉን ነው የሚያደርጉት። ይሄንኛውን ማስኩን ገባኝ እኮ እሱ ከሆነ ከጤና እ።
ባለሙያ ጋር ያለውን case ማውራት አለብኝ።
case ኡ ማውራት አለብኝ።
አዎ አዎ አይ እንደ ጉንፋን ብሎ አንገሯን አፍኗት እኮ ነው ትላንት ነው ያመጣናት